ሄሎ ጤና ይስጥልን።
አቤት ይስጥልኝ። ሰላም ነው?
ኮንቲቲቭ ነው አራተኛ ዙር የወጌሻ መዝገቢያ ቁጥር
አዎ ምዝገባው ጀምሯል አይደል?
አዎ ጀምሯል። ስሞትም አልበል
ራሂል አበባው እባላለሁ። ለመጠየቅ ነበረ መረጃ ነው።
ችግር የለውም። ዳታ እየሞላ ነው።
ራሄል ማን አበባው
አዎ
ስልክ- ስልኮትን ዜሮ ዘጠኝ
ሰባ አራት ሀምሳ አራት ሰባ አራት ሀምሳ አራት ሰላሳ ሶስት አስራ አምስት ግን ዋጋውን ምናምን መጀመሪያ ያለውን ነገር ልጠይቅሽ እና ችግር የለውም። እነግርሻለሁኝ data እየሞላው ስለሆነ ነው። እነግርሻለሁኝ አሁን አብሬ እነግርሻለሁ። አድራሻሽ የት ነው?
አራት ኪሎ
እሺ እሺ። ማስታወቂያው ምን ላይ ነው ያዩት?
እዛው ደም ይችላል።
እሺ። በኦንላይን ነው በፍ- በአካል ነው መማር የምትፈልጊው?
በአካል ሁለቱም እስኪ እሺ። ያው ነው payment ኡ ያው ነው። እነግርሻለሁኝ ቆይ። okay እሺ። class በአካል የካቲት 25 የፊታችን ነው የሚጀምረው የፊታችን ሰኞ ማለት ነው። እ፣ በ credit hour አንድ credit hour 750 ብር ነው። አጠቃላይ የምትወስዱት credit hour 20 credit hour ሲሆን 15 ሺህ ብር ማለት ነው የሚመጣው። ነገር ግን እስከ የካቲት 25 ድረስ ለሚከፍሉ ተማሪዎቻችን እ፣ discount አድርገናል። ከአንድ credit hour ላይ 250 ብር አጠቃላይ 10 ሺህ ብር ማለት ነው እስከ የካቲት ቶሎ ለተመዘገበ አዎ፣ እስከ ፊታችን ሰኞ ድረስ ለሚያስገቡ 10 ሺህ ብር discount አድርገናል። class ኡ ለሶስት ወር ነው። የሶስት ወሩን አንዴ ነው የምትከፍሉት። እ፣ በሳምንት ሶስት ቀን ነው የምትወስዱት። ኮሜዲያን እሸቱ በአካል ነው የሚያስተምሯችሁ እዛው
ቦታው ውስጥ አካ- ቦታው ሀያት ደራርቱ አደባባይ ተስፎ ሞል ላይ ማለት ነው። ተስፎ ሲኒማ አለ።
ከዛ ውጭ ሌላው ሰፈር የለም፣ ሌላ ሌላ አካባቢ የለም። ያለሳችሁ ቦታ
ኦንላይን ሲሆንስ
online ም payment ኡ እንደዛው ነው። ግን የካቲት የኦንላይናችን መጋቢት አስራ ስድስት ነው የምንጀምረው። okay account ላክሎት።
አመሰግናለሁ።
Thank you.